hello ጤና ይስጥልን።
ጤና ይስጥልን። እንዴት ነሽ?
ዋጋ ይስጥልን። ምን ልርዳዎት?
የያሪስ ቤልታ ሁለት ሺ ስድስት ነበረኝ።
ምን ልርዳዎት?
የያሪስ ቤልታ ሁለት ሺ ስድስት ነበረኝ። አይሰማም?
ምን ልርዳዎት? አባት
አይሰማም? hello መስመር ላይ ነው?
አዎ መስመር ላይ ነኝ። አይሰማም?
አዎ ኔትወርኩ አላስ አልተስማማንም ነበር። ምን ልርዳዎት?
አሁንስ አይሰማም? አይሰማም? hello እሺ ምን ልርዳዎት? አሁን ይሰማል።
የያሪስ ሁለት ሺ ስድስት ነበረኝ።
እሺ
እ ትገዛላችሁ እንዴ እናንተ?
ይዘውልን ይምጡና መኪናውን እንየው። አባት እኮ ገብቶኛል። አይታችሁት ነው። እሱማ ባንክ አለበት። almost አራት መቶ አካባቢ ሶስት ሶስት ዘጠና አለበት።
ይ- እኮ ይዘውልን እና የራስዎትን ዋጋ ይዘው ይምጡና ይሸጣል።
እሺ የት ነው?
መስቀል ፍላወር ወይም ፓስተር branch ኣችን ሁለት branch አለን።
መስቀል ፍላወር ምኑ ጋር?
መስቀል ፍላወር ናዝራ ሆቴል ፊት ለፊት ምስራቅ በር ስጋ ቤትን ያውቁታል?
ምስራቅ አዎ፣ አውቀዋለሁ ምስራቅ በር ስጋ ቤትን ያውቁታል?
አዎ፣ አውቀዋለሁ አውቀዋለሁ።
እኮ በሱ ጋር አፍሮሊንክስ ሞተር የሚል አለ። በአፍሮሊንክስ ሞተር ትክክል ሲገቡ ማሪባባዎች ሬክላማችን ይታያል። አባት እሺ እሺ እና እሺ
እሺ